ናት።
ሄሎ ወዬ ተቋረጠ።
አዎ፣ እሺ።
እንትን አይ የሆነ እንትን ላይ ነው መኪና ላይ የሆነ ስልኩንና እሺ፣
ውሃ ምን እስኪ አከፋፋይ ናችሁ? እንዴት ነው?
አዎ።
በሱቅ ምናምን ታከፋፍላላችሁ? አዲስ ምርት ነው አዎ፣ መሰለኝ።
አዎ፣ እናካፍላለን።
አ፣ እና እንዴት ነው? ሩ- ሩብም ግማሽም ሁለትም ሁሉም ነው የተሟላ ነው ያላችሁ?
አዎ፣ ሁሉም አይነት አለን
OK፣ ዋጋውን ትነግረኛለህ?
እ?
ዋጋውን ትነግረኛለህ? ከ- ከአንድ ሌትር ግማሽ ሌትር እና እ፣ ሁለት ሌትር
እሺ፣ ጠቅላላ ዋጋውን ልንገርሽ።
አ፣
OK ሄሎ ሄሎ፣ አቤት።
ወይ እናት ሩብ መቶ
እሺ፣
እ፣ ግማሽ ሊትር መቶ ሀያ
እሺ። እና እንትን ሁለት ሌትር እሺ፣ እና አንድ ሌትር ሄሎ ኦኬ፣ ትኩስ ይላል።